ይስሙላ አይደለም እኔ አንተን ማድነቄ በግልጽ ይታይልኝ ባንተ መደመቄ አንተ ጋር በፍቅር ለመኖር ተስፋ አለኝ ብዬ ቃል ገባሁት ጊዜ የሚያሰውነት ከቆንጆ ቆንጆ አለ ከሸጋም ልጅ ሸጋ ለእኔ አትሰለቸኝም አብረን ብናወጋ አለህ